ጤና ይስጥልን ቤት ቤት ቤቴን የምልረዳው
ቤት withdraw ለማድረግ ብዬ ከ withdraw ካረኩት በኋላ እምቢ እያለኝ ነው።
withdraw ማለት ከቤት ቤት ቀንሶታል።
አዎ ይሄን የቤት ቤት ስልክህ
አይደለም ከጓደኛ ጓደኛ ስልክ ነው።
እሺ ዜሮ ዘጠኝ ዜሮ ዘጠኝ አስር እሺ አስራ አምስት እህ አስራ ስድስት ስልሳ ሰባት
ስንት ብር ነው?
ሰላሳ ሺህ ብር
እሺ አንዴ ጠብቀኝ። እሺ check ላድርግ። ዜሮ ዘጠኝ አስር
ዜሮ ዘጠኝ አስር እሺ
ይቅርታ ዜሮ ዘጠኝ የምትጫወትበት አስር የ game ኡ ማለት ነው። የ game ኡን ነው የምትነግረኝ የምትጫወትበት።
ዜሮ ዘጠኝ አስር ሳምንት አስራ ስድስት ስልሳ ሰባት ዜሮ ዘጠኝ አስር ስልሳ አምስት አይደለም ዜሮ ዘጠኝ አስር ሰላሳ አምስት አስራ ስድስት ስልሳ ሰባት
ወደ በዙ ሀጂ ነው አዎ በዚሁ ሀጅ አስር ሺ ሰባ ሰባ ስምንት አርባ ዘጠኝ ስልሳ ሰባት
ምን ቁጥሩ account ነበረ አዎ
ልክ ነው።
ቁጥሩ አዎ
confirm አድርጌልሃለሁ። process አድርጎ ስጨርስ ይገባልሃል።
እሺ ተደውል። እናመሰግናለን። መልካም ቀን